ሰላም ጤና ይስጥልን። ቤስት ቤት ቤቴን የምልዳው አው የቤተሰቡ በአንድ ሆነ ሶስት ቀን አራት ቀን ምናምን አይገባም።
ምን አልከኝ?
ሶስት ቀኑ ግስብ አይገባም። ዘጠኝ መቶ በአንድ ቤት ቤት
በቮቸር ነው ያወጣኸው?
እ አው ቮቸር ስማ አቅራቢያ ቤስት ቤት ሱቅ አለ?
እ አቅራቢያ ቤስት ቤት ሱቅ አለ?
ምን ያው ማለት ነው
ምን አለችኝ እህቴ?
የ Best Bet ሱቅ አለ አቅራቢያችሁ?
እ፣ የ- አይ የለም እሺ፣ መሰለኝ ቴሌግራም ላይ hi በለኝና step ቴሌ- ልክልሃለሁ። ወደ Best Bet ትመልሷላችሁ። እሺ በ- Best Best አዎ
እና በቴሌግራም ነው hi የሚለው ልጁ።
አዎ አዎ
ቁጥ- ቁ- ቁጥሩ በ- በ- አይ ሀይ ውስጥ ሀይ ላይ ላይ ዜሮ ዘጠኝ ዜሮ ሶስት ሀይ ቁር አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት እሺ ሰላሳ ሰባት አርባ ሰባት ሰላሳ ዜሮ ዘጠኝ ምን አለች መጀመሪያ? እስቲ ይቅርታ ዜሮ አንዴ።
ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት በዚህ ነው ሀያ የሚልለው።
አዎ አዎ
አ- እሺ እሺ እሺ ከዛ እሺ እሺ በ- አመሰግናለሁ በጣም ለማንች እሺ እሺ